hello hello ነፍስ ቢሮ ጋር ሰላም ነው።
አዎ፣ እንትን አዎ።
መድኃኒት ፈልጌ መድኃኒት ፈልጌ ነበር።
ምን ነበር የፈለገባችሁ?
ኤምኤስ ፔናማክስ እ
ፔናማክስ ኤምኤስ ፔናማክስ ፒናማክስ ለምን ነበር አዎ።
የታዘዙት?
የወንዶች እንትን አለለ እ።
ለ fertility የሚል ማለት ነው። boost የሚያውቅ ኦ ለ fertility boost የሚያደርግ አዎ ፔናማክስ ኤምኤስ ዞልኝ ነው።
okay እ፣ ምናልባት እ፣ ደንበኛችን spelling ኡን ልንገሮት እና prescription ላይ ያሉ ይነግሩኛል።
እሺ ስፔሊንጉን ልንገርህ።
አዎ ስፔሊንጉ ቢነግሩኝ ደስ ይለኛል።
እሺ ኤ
ኤም ኤ ኤ
ኤኤም ኤም ሙ ኤም እሺ ኤም እሺ ሙ ኤስ ኤስ
ዛ ያው ስፔ አለው ከዛ ፒ ፒኢ
ኤን ኤን
ከዛ ኤም ኤ ኤክስ ኤም ኤ ኤክስ እሺ እሺ ደንበኛና አንዴ መስመር ይጠቁኝ።
እሺ
AM
ከ N ቀጥል A አለ። እሺ በ N እና M እ?
መሀል A አለ።
በ M እና M መሃል A አለ። እሺ ፒናማክስ እሺ አዎ ፌናማክስ በቱ ነው ስሙ። ኤምስ ፌናማክስ ያው ሀያ ሚሊግራሙ ማለት ነው።
ሀያ ሚሊግራም አዎ።
okay okay እሺ አንዴ መስመር ላይ ይጠብቁኝ ደንበኛ አይ፣
የደንበኛችን ወይ ወይ አሁን እ፣ ለጊዜው የለንም እ፣ ለጊዜው የለንም። አሁን የትም branch ውስጥ የለም። ምናልባት እ፣ ሌሎችም ካሉ ደውሉልን፣ ግን አሁን currently የለንም።
okay አልቆ ነው እነ ድሮ ነበር።
አዎ ፊት ነበር፣ ግን አሁን currently አልገባም እና ምንም እ፣ data ላይ የሚያሳይ ነገር የለም።
okay በቃ እሺ።
እሺ ስለ ደውሉ እናመሰግን። ስሙትን ማለበል ሐምዛ ሐምዛ። እሺ ከየት ሰው ነበር የደውሉልን?
እ?
ከየት ሰው ነበር የደወሉልን? ወይም ከየት አይ ፖሊስ አይቼ ነው እኮ ማስኪያ ላይ አይቼ ነው።
እሺ እሺ እሺ እናመሰግናለን።